እናቴ እባላለሁ እባክዎ ምን ልርዳ?
እሺ አመሰግናለሁ። ፕራውል እባላለሁ። ከዚህ በፊት ጉዳዩ ላይ ምናምን ተመዝግቤ ነበረ እሺ
እና የሆነ ኦንላይን ላይ ምናምን ነገር የሆነ ስራ አይቼ ነበረ ዛሬ interview ተደረገ ማለት ነው።
እሺ እሺ መለያ ቁጥሩን ይዘውታል?
ይዤው ነበረ እና ቁጥሩ ላይ ምናምን ነገር ስደውል ከስልክ ቁጥሩ ላይ አይሰራም ስልክ።
Okay እሺ መለያ ቁጥሩን ይንገሩኝና check አድርጌ አሳውቆታለሁኝ።
በቃ መልሼ ልደውልልሽ አይቼ እሺ ደውሉ። መልካም